ጤና ይስጥልኝ ፓፓ።
ጤና ይስጥልኝ።
ወይ ስልም ይነዳል።
አይ እንትን ነበረ ትራንስፈር ያደረኩት ብር ወደዛ ገብቶ ነበር። እንትን ዲፖዚት ያደረኩት እቃዎች ቴሌብር ነው።
ሄሎ ስልክ ሄሎ።
ልስጦትና በሱ ስልክ ቴሌግራም ላይ ይላኩልን።
ስልክ ቁጥር ዘጠኝ ስልሳ አዎ የእኛን ስልክ ልስጦትና በሱ ስልክ ቴሌግራም ላይ ይላኩልን።
እሺ ዜሮ ዘጠኝ ስልሳ
እሺ ሰባ ሁለት አርባ ሁለት ሰባ ሁለት
ስልክ- ስልክ ቁጥርን እና
በሱ ቴሌግራም ላይ ያዋሩን።
እሺ እሺ